Hello ኧረ ጤና ይስጥልኝ እንዴት ነሽ?
ሰው ነው እ፣ እንትን መቶ ብር ሞልቼ ነበር አ- አልበላኝም እስካሁን።
በዚህ ስልክ ነው ቤት ቤት የምትጠቀሙት?
አ- አ- አይ ከ- በሰው ነው ያትላኩት ያው እንትን ስለምጠቀም የዛ ነው ሁሌ እንደዚህ ነው የማደርገው።
እሺ አይ የቤት ቁጥሩን ንገሪኝ።
አ፣ እ፣ በቴሌግራም ልክ አለ እኮ መጨረሻ ሰማንያ ስምንት ማን ነው የሚለው ቴሌግራም ላይ ስሙት?
ስሙ በሩ በራቅ ነው የሚለው አ፣ ልክ አለ እኮ አሁን ቅድም ማ- ልላክልህ ድጋሜ።
አዎ እስኪ ላኩልኝ። አሁን አየዋለሁ ካላኩልኝ እሺ